hello ሰላም ጤና ይስጥልን። bet ቤት ዛሬ withdraw አልሰራ ብሎ ነበር። ምንድን ነው ምንድን ነው የሚልክ?
not sufficient fund ይላል።
deposit ያደረከው መቼ ነው? ዲፖዚት ዲፖዚት ያደረኩት አሁን አድርጌ ነው አሁን የሞከርኩት።
አዎ ለዛ ነው የማይለቅልህ። እሺ ናን withdraw ብልስ ነው የሚገባበት። deposit አድርገህ ትንሽ game ሳትጫወት withdraw ካልከው አይለቅልህም።
okay ለዛ ነው።
አዎ ለዛ ነው።
እሺ እሺ አባ፣ መልካም ቀን።
እሺ፣ ቴንኪው